ሄሎ ሄሎ አቤት አቤት ሄሎ አቤት ይሰማል?
እ፣ ይሰማኛል። አዎ postponed የሆነ game ነበረኝ እና በስንት ሰዓት ውስጥ ነው ሊመለስልኝ የሚችል?
postponed የሆነ አዎ ሶስት game ነበር postponed የሆነ እስካሁን አልገባም ብሩ።
አዎ postponed ሲሆን ሀያ አራት ሰዓት መጠበቅ አለብህ። በሀያ ሀያ አራት አራት ሰዓት ሰዓት መጠበቅ አዎ፣ በአራት እሺ።
ሰዓት ውስጥ መልሰው ካልተጫወቱ ወይ ተደርጎ ይ- ይቀነስና postponed የሆነ ይሰጥሃል።
እሺ እሺ፣ እሺ፣ መልካም እሺ እሺ